Heylo ሰላም ጤና ይስጥልን ብርሽ ቤት ሌላው ሰላም ነው አለን አለን
እንትን ላይ ባላንስ ላይ ቤንዲንግ አለ ሰው ባላንስ ላይ እንትና ያስገባና ቻይና ላይ ዊዝድሮ ነው
ዲቦት ዲፖዚት ዲፖዚት ሜሴጁ ልክልናል ቴሌግራም ላይ ዲፖዚት ሜሴጁን ልክልናል ቴሌግራም ላይ
ለካው ጻው
ማነው ስም ቴሌግራም ላይ
ቴሌግራም ላይ እንትን ነው እ ቴሌግራም ላይ
ስምህ አዎ
አንዲ
እ አንዲ አንዲ ሀምዲ
አንዲ ነው
ስንት ብር ነው መቶ ብር
ስንት ብር መቶ ብር መቶ ብር ሀምዲ ማን ነው የሚለው ሀምዲ ማን አንዱ ሙሴ
እኮ የላከው ቴክስት እኮ ታዲያ የመቶ ብር አይደለም መቶ ሁለት ብር ነው እሺ እሺ ቴክስት ቤት ስልክህስ ይሄ አስራ አምስት ቤቱ ነው
ምኑ ቤስት ቤት ስልክህ በሱ ቤት ጊዜ አስራ አምስት አለ ይህንም አለ እኮ ይሄ ቤተኛው ነው የገባው በእንትን አስራ አምስቱ በአስራ አምስቱ የዛሬ ነው አይደል በዚህኛው ስልክ የለም አባ ይኸውልሽ አንድ ጊዜ ተሳሰረ እንትን ማለት ነው እ መቶ ብር ያለው በይህን ስልክ ነው በዚህኛው ስልክ አሁን በደወልክበት ነው ያለው አዎ መቶ ሁለት ብር ያለው አሁን የደወልከው ስልክ ነው ሌላው አስራ አምስቱ ደግሞ ሰላሳ ብር እሱ የለም እስካሁንም እሱም ድቦስ ያደርግም እስካሁን የለም ዛሬ አድርገህ ነበር ብር ሰላሳ ብር በይሄን አሁን የደወለ